ሰለማኒ ባባ ጤና ሰለማኒ ባባ
ቲክቶክ ላይ አይቼው ነው መኪናሽን።
ምን አይነት
ሻንጋዩን
እሺ፣ ሀያ ሀያ ሶስቱ ና ያምራል በጣም።
እሺ፣
በ- ለምን መቶ ፐርሰንት አታመቻችሁልንም? ሰሞኑን መቶ ፐርሰንት እየተባለ አይደል?
አረ መቶ ፐርሰንት የለም አባት
ኧረ ይኸው እየሰማን አይደል? ምንድን ነው ይሄ ናሳ ነው እንሳ ምናምን ቢባል ኢትዮ ካርስ ነው ምናምን ያመጣው።
አዎ እኛ ጋር የለም አባት በእናትሽ እንደምን አሊባባዎች እባካችሁ ይህን መኪና አታስመልኩ።
እሺ፣ መቶ እሺ፣ መቶ እንጠይቃለን።
ፐርሰንት እንደው በጌታ ደውይልኝ።
እንጠይቃለን። እሺ
እሺ እሺ